ሄሎ ማለት ሄሎ ሰላም ማለት እንዴት ዋልሽ? ከላይ ናት እሴተ እሴተ እሴተ መልሼ ልደውልልሻለሁ። እሺ እ ት- እም፣ ነገሩ ችግር የለውም። አሁንም ባናግርሽ እሺ።
confirm እያደረግን ነበር እና ቴሌግራም ላይ የላኩትን አይተሽዋል?
አዎ አዎ፣ አሁን ነበረ በአጋጣሚ ያየሁት።
እሺ፣ ስለዚህ status ሽን ማወቅ ፈልጌ ነበር እሴተ።
okay እሺ። አቤት ይሰማኛል፣ ይሰማኛል።
ስለዚህ እዩና ገብተሽ እ፣ ያለውን እ።
ነገር እ፣ ባለፈው አናግር ነበር እሴተ። ያው እነዚህ ፕሮግራሞች የማርች የሜካፕ ኦስካሪም እንደ ባካፕ ፕሮሲጀር ነው እየሄድንባቸው ያሉት ኦኬ።
ማለት ነው።
እ፣ ያው የአንቺ እ፣ ፊልድ ሞር የሄልዝ ሪሌትድ የሆነ ነገር ስለሆነ ኤግዛሚኔሽንም አዎ።
ይኖረዋል ታፍም ነው። ስለዚህ አዎ።
ኢንኬዝ ሁልጊዜም ቢሆን ፕላን ቢ ቢኖረን ጥሩ ነው።
እሺ፣ ስለዛ ያሉትን እሺ።
ፕሮሲጀሮች ሄደን ዩኒቨርሲቲዎች እ።
accept ካገኘች በኋላ እናስቀምጣቸዋለን። የመጀመሪያውን እ፣ ውጤት አይተን ማለት ነው አንቺ የምትፈልጊውን field ከሆነ በዛ እ።
proceed እናደርጋለን።
እሺ።
ካልሆነ ደግሞ በእነዚህኞቹ በዚህኛው፣ እንድትቀጥ አዎ።
ይሆናል ማለት ነው እንደ አማራጭ። ስለዚህ okay።
ይኸው እና እ፣ ያለውን ነገር እየደወልኩልሽ ነበረ በነገራችን ላይ ትናንት አዎ ዛሬ በአጋጣሚ ጠዋት ላይ በጣም አዎ።
ደውዬልሻለሁኝ ስላጣሁሽ ነው።
አዎ፣ ስለዛ ያቸው እሺ።
procedure ኦቹን ተከተይ እ፣ እና አንድ ጊዜ system ኡን አስተካክዩ። ያልገባሽ ነገር ካለ ደውይልኝ፣ communicate አድርጊኝ።
እሺ።
ሴተ እሺ፣ እሺ፣ alright። እሺ፣ እሺ፣ መልካም እሺ።
ጊዜ።
አመሰግናለሁ። እሺ፣ እሺ፣ ችግር የለም። እሺ እሺ።